ጤና ይስጥልኝ። አክቲቭ
አቤት አክቲቭ ነው?
አይ አይደለም አክቲቭ ድርጅት አይደለም ይሄ?
አይደለም አይደለም እ ከዚህ በፊት እዚህ ድርጅት ሰርተው ያውቃሉ? ምናልባት የሚሰራ ሰው ስልክ ካወቁ ይንገሩ።
yes አክቲቭ
ለማንኛውም መስመር ላይ ያለው እ ከዚህ በፊት አክቲቭ የሚባል ድርጅት ውስጥ ሰርተው ያውቃሉ?
እንደውም
እሺ፣ ይቅርታ። መልካም ቀን።